ሄሎ
ሄሎ ብሬ አቤት አቤት ሄሎ ሄሎ ሄሎ ሄሎ
አይሰማም እንዴ?
system ኡ ስለሆነ እኮ ነው። አሁን እሱ
አሁን ይሰማል።
እሺ እ የሀያት አርባ ዘጠኝ ይልካው
እ እ ዋጋ ነግረሃቸዋል እንዴ?
አዎ አዎ
እንዴ አልነገሩንም አሉ እኮ አሁን ደውዬላቸው እኔ የሚቀንስ ካለ እም- የሚቀንስ ካለ ሰኞ አሳውቀን ነው ያሉኝ።
የሚቀንስ አይ አዎ።
እኔ እኮ አሁን እኮ እንደዛ ዋጋው ይንገረኝ እ፣ ነበር ያሉት። ዋጋውን ይንገረኝ፣ የሚቀንስም የሚጨምርም ከሆነ ያው ሀሳቡን ከዛ በኋላ ነው የምነግረው። ግን ያው ዋጋውን እንደዚህ ነው ብሎ ይንገረኝ አሉ።
እኮ የሚቀንስ ከሆነ ሰኞ check አድርገህ ምናምን አሳውቀን ነው ያሉት እነሱ።
እም፣ በቃ እሺ፣ ስንት ነበረ ልንገራቸው በቃ ዋጋው?
ወይ ወይ ደውለታለህ ወይ ትደውለታለሽ
እም፣
ትደውይላቸዋለሽ ወይ እንዲደውሉልህ ትደውላቸው ላድርጋቸው?
ምን አልሽኝ?
እንዲደውሉልህ ለአንተ ልንገራቸው።
ንገሪያቸው።
በቃ እሺ፣ ይደውሉልህና እ፣ ተነጋገሩ። ሄድክ እንዴ?
ምን አልሽኝ?
ሄድክ እየሄድክ ነው ሀና ማርያም
እየሄድክ ነው ወይ?
እ